ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ ምን ልርዳ።
አዎ፣ ትናንት deposit አድርገን ነበረ በ HelloCash።
OK፣ ወደ Best Bet አስገብተህ?
አዎ።
እሺ፣ ከዛስ?
አልገባለንም እስካሁን ባለው ተቆርጦ ከ HelloCash ቆርጦ ባረ አዎ፣ ተቆርጦ message ደርሶናል። ዜሮ ዘጠኝ አስራ ሁለት account ኡ በቃ። አዎ፣ አይ message ኡን ትልክልኛለህ በቴሌግራም ኮፒ ቴሌግራም አድርገውና አዎ፣ የትኛው እና የ- ቴሌግራም አት- የእኛ Best ላይ አ እዛው Best Bet dot bet ላይ አለ። እዛው ከስር ጥያቄ ወይም ችግር የሚለው ላይ አዎ እዛ ጋር deposit ያደረግበትን message ላክልን። የ HelloCash ቁጥርህንም የ Best Bet ቁጥርህንም አንድ ላይ ላክ።
እሺ እሺ፣ እሺ። ከዛ ሪፖርት ይደረግልሃል።
እሺ እሺ